አንሰስፔንድ የሚል ከሆነ ነው። ሰስፔንድ ተደርጎ ሰስፔንድ ነው የሚለው እሱ ሰስፔንድ ቼክ አደርግልሃለሁ። ቼክ እናደርግለታለን እኛ ሰስፔንድ ነው የሚለው ነው። ልጇ ላይ ከስተመር ከፍላለሁ ብላለች። ቶሎ አድርሰው እሺ። በቃ ኦርደሩን እሺ። እኔ ያለ ምንድን ነው የምትሉት እናንተ
እንዴ? ማለት መቶ ዘጠና አምስት ብር እኮ ነው ኦርደሩ። ከዛ መቶ ሰማንያ ብር ነው ዴሊቨሪ ሲክፈ እያልናት ያለ ማሳመን እኮ አለብን። ልጅ አለም ዝም ብለን አንድ ብር ከአርባ አምስት አንስተን ጨምረንልሻል የምንላት
አዎ፣ ግን አስራ አምስት ደቂቃ ይዛል።
መጀመሪያ ማድረግ አለብን ያለችበትን ያለችበት ቼክ ይደረጋል። ከዛ በኋላ ኪሎ ሜትር ይለካል። የሚያስሆን ያክል ይችል ተመልሶ ከዛ በኋላ
እሺ፣ አሁን እርግጠኛ ነሽ ወስዳለሁ አለች።
ቪዲዮ እኮ የሚሄደው ብላ ለማንኛውም ቶሎ አድርስላችሁ ብላለሁ ብላለች።
እሺ፣ እኔው አጋምሻለሁ። ግን ስሚ
ምን ሌላው ኦን ታይሙ ይስተካከልልኛል።
ይስተካከልላል። እስቲ አድርሰው አንተ መጀመሪያ ግን ቶሎ አድርሰው።
ያው አልቆይም። እኔ ልጅ አለ እኮ ነኝ።
ኦ እሺ